ጤና ይስጥልኝ ቢዜ ኢትዮጵያ በስራ ነኝ። እባክዎ ምን ልርዳዎ?
ፊታማንያ ግንፍቴ ነበር የምደውለው።
እሺ ማ- ማሽኑ ተቃጥሎበት ነበር በራሱ።
ትንሽ ደንበኛች ደውሎ አስመዝግበው ነበር።
አዎ አይ ዛሬ ገና አሁን ነው የተቃጠለው እና ለሚያጥብልን ደው
እሺ ደንበኛችን የቢጃይ መለያ ቁጥሮትን ወይም ደግሞ ቲን ነንበሮትን ይንገሩኝ።
ሁለት ዜሮ እሺ
ሁለት ዜሮ ሰላሳ ስምንት ዜሮ አንድ ሰባ አምስት ሰላሳ ስምንት ዜሮ አንድ ሰባ አምስት
ስልሳ ሰባት
ስልሳ ሰባት
በቃ
እሺ ትንሽ ጠብቁኝ። ሺ ሰማንያ ባርና ሬስቶራንት ኖት?
አ- አ፣ ልክ ነው።
እሺ ደንበኛችን የ BGI ቁጥሮትን ያውቁ- ያውቁታል ወይስ ልንገሩት?
ንገሪኝ። አላውቅም።
እሺ አስራ አራት አስራ አራት ያዝ ዜሮ አምስት መስመር ላይ ያለው አ- አ፣ አስራ አስራ አራት አራት ዜሮ ዜሮ አምስት ዜሮ አምስት አሉ አርባ አዎ።
ዘጠኝ ሰባት
አርባ ዘጠኝ ሰባ ሰባት